ያነሳሉ ደግሞ እኮ የኛ ስልክ ሲሆን ማርያምን
Hello ጤና ይስጥልኝ ከቢሮ የነበረ ምን ደውለ
አቤት የጥገና ክፍል እየደወሉልዎት ስልክ እያነሱላቸው አይደለም
ጥገና ክፍል ምን አሉኝ
የምን ጥገና
የማሽን ጥገና አስመዝግበው ነበር አይደል እኛ ጋር
ሰዓት ሆራ- ተሳስቶ ሁላ- ሆራ ጉለሌ ባርና ሬስቶራንት
አይደል ተሳስተሽ
እሺ በጣም ይቅርታ